ሄሎ
አቤት ጤና ይስጥልኝ። የበኩት ምን ለብለው
ቴሎ አጠቃቀም መጠቀም ነበር እና እንትኑ አልሰራልኝ ብሎ
ምን አልሰራም ሳይል ጥያቄ ምናምን ነገር አይመጣልኛል።
ጥያቄ ሳይሆን እድሎትን ይሞክሩ የሚባል ጨዋታ አለ። ጥያቄና መልስ የሚጫወቱት ኮይን ሲኖሩት ነው። በፍሬ ነው ጥያቄና መልስ የሚወዳደረው
ኮይን አለ
እኮ ሁለት ቁጥርን ሲነቁ ኮይኑን ይመጣሉታል እኮ ታዲያ ኮከር ሰማንያ አምስት መሰላል ብለው ሶስት ቁጥርን ነቅተው ከዛ አንድ ቁጥር እድሎትን ይሞክሩ፣ ሁለት ቁጥር ደግሞ ጥያቄና መልስ።
ኮከር ማለት አዎ ኮከር ዘጠኝ ሰማንያ አምስት
ስምንት ሰማንያ አምስት
ኮይን የሉትም ያሉት ትኬት ነው። ትኬቱ ደግሞ ሀያ ሶስት ትኬት አሉት። ሀያ ሶስት ጊዜ እድሎትን መሞከር ይችላሉ። አንዳንድ ቁጥርን እየነኩ ማለት ነው። እድሎትን ይሞክሩ የሚለውን
Tra-